ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከራዳ ይወርዶ
እንትን ነበር ፍሪ ቪት ለማስመለስ ነበር አንድ ቲም ይላሉ።
እሺ ካሸር ኮድ ንገረኝ አባት።
ኦኬ እሺ ካሸር ኮዱ አ- አስራ አንድ
እሺ አስራ አንድ ስልሳ ሶስት አስራ አንድ ስልሳ ሶስት ሰማንያ አንድ
እሺ ሀያ አንድ
ይቅርታ አስራ አንድ ስልሳ ሶስት ነው ያልከኝ አይደለ? ሀያ አንድ ሰማንያ አንድ ነው።
ሰማንያ አንድ ሀያ አንድ
እሺ ሀያ ብር ቦነስ አለው። ይሄ ደግሞ መቀበል ትችላለህ። እሺ እንትን ነበር ተመሳሳይ ነበር አራት ነበር የወጣው እና አ- አ- ማለት ስድስት ነበር የወጣው ምን አልከኝ?
ስድስት ነበር እሷ- ይሄ ትኬት የወጣው።
አንድ ጨዋታ ነው የወጣው።
okay እሺ የግላስጎ ሬንጀርስ እና የሪል ቤቲስ ጨዋታ አንዱ እሱ ማለት ነው። እሱ ነው የወጣው።
okay እሺ ነው፣ thank you።
እሺ እኛም እናመሰግናለን። መልካም ቀን ይሆንልህ።
አሜን